Hello hello hello ሌላ ቤት አይሰማሁትም። ይቅርታ እንዴት አልሽ? አሁን ይሰማል።
አለን እግዚአብሔር ይመስገን። ጠዋት ደውዬ ነበረ። ምናልባት ስልኩን ካወቅሽው አሁን ተዘጋ ምናምን ስልክ እንዳይገኝ ብዬ ነው።
ምን ነበረ የተፈጠረው?
አቮ- ይቅርታ አቮካዶ
ስሙት ማን ነው?
ብርሃኔ ብርሃኔ ያልመ- ያልመጣ product ነው ወይንስ ምንድን ነው?
አዎ አስራ ሁለት እንትን ያለ
okay አቮካዶ አስራ አራት ኪሎ አዎ እሺ። እስካሁን አልደረሰም driver ኡ?
አይ ምንም ነገር የደረሰኝ ነገር የለም እስካሁን።
እሺ ቁጥር የያዙ ልንገሮት። እሺ እ- እሺ
ዜሮ ዘጠኝ አስራ አንድ እሺ ሰላሳ ዘጠኝ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ
እሺ ይደውሉ።
አርባ ሰላሳ ዘጠኝ አዎ፣ እሺ ይደውሉ።
አይ፣ እሺ አመሰግናለሁ okay እሺ።
እሺ እሺ ታ-